service ሄሎ ፍቃዱ እባላለሁ ከቪኦዲ አድበሪ እሺ ፍቃዱ ስልሳ ስድስት ስልሳ አምስት ነበርና እርዳታ ቅድም ነው ከሰመሩ አልፈልግም ብላ ወደ ካፌው መልሼዋለሁ አልወጣልኝም እስካሁን አስወጡልኝ ማን ነው ስምህ ፍቃዱ
ፍቃዱ እሺ እንትን አግኝተሽዋላ ይደረግልሃል እሺ አስተላልፈልልሃል ትንሽ ታገስ ካንስል ይደረግልሃል እሺ እሺ